good afternoon Capital Spa ሂዳ speaking እንዴት ነሽ?
ሰላም ጤና ይስጥልኝ።
እንትን ፈልጌ ነበር steam sauna እና massage
steam sauna ይችላሉ። anytime መምጣት ይችላሉ። ለማሳጅ ግን ዛሬ ትንሽ busy ነው የኔ እመቤት።
አይ ለዛሬ ለነገ ነው።
ለነገ እሺ፣ ነገ ስንት ሰዓት ላይ?
ከ- ከ steam እና ሳውናው በኋላ ይሻላል ስ- እንትን ማሳጅ አዎ አዎ፣ ከዛ በኋላ ከሆነ እ፣ ሰባት ሰዓት
ሰባት ሰዓት። ስንት ሰዓት ነው የሚመጡት?
ስለዚህ ስድስት ሰዓት ስድስት ሰዓት አንድ አንድ ሰዓት ይ- ይሞቀውታል።
አዎ አንድ ሰዓት ነው የሚጠቀሙት። እሺ፣ ስለዚህ ሰባት ሰዓት ላይ ለያዝ፣ ስድስት ስድስት ሰዓት ያጅልኝ።
ስድስት ሰዓት ማሳጁን።
አዎ
እሺ፣ ማን ብዬ ልያዝለት?
ቃል ኪዳን ቃል ኪዳን። ስልኮትን አዎ። አስራ ሁለት እሺ፣ አስራ ሁለት ሰማንያ ሰባት ሰማንያ ሰባት ዘጠና ሁለት ዘጠና ሁለት ስልሳ ሶስት ስልሳ ሶስት ሶስት አዎ አስራ ሁለት ሰማንያ ሰባት ዘጠና ሁለት ስልሳ ሶስት አዎ
እሺ፣ ማን አለኝ ስሞትን?
ቃል ኪዳን ቃል ኪዳን። እሺ፣ እሺ፣ እሺ፣ ይዤለታለሁ።
እሺ፣ እሺ።
ስማማ